ወይ እንትን task create አድርጊልኝ እስኪ ለተርሚኖች ሐሙስ ከአራት እስከ ሰባት ቴሌግራም ላይ ትልካለሁ። እሺ ሙሉ መረጃ ለመቼ?
ለነገ ለመቼ?
ከአራት እስከ ለ- ሰባት ለ- ለ- በማን ቴሌግራም ነው የላክሽው?
በጽሁፍ ቴሌግራም የላኩልሽ
የለችም ከአራት በቃ እስከ ሰባት ስትመጣ እሺ እ?
እኮ ከ- ከአራ- እሷ ስለሌለች ስትመጣ አረግልሻለሁ ታረግልሻለች።
አ እንዳይረሳ ነው
እ ታዲያ በእሷ ቴሌግራም ልከሽ እኔ ምን አውቃለሁ?
እ? ቆይ እሺ በአንቺ ልላክልሽ እሺ በቃ ቆይ በአንቺ ልላክልሽ ለምን በ production ወይ በእንትን አትልኪም? ቀጥታ
እሺ በቃ ልላክልሽ